ሄሎ ጤና ይስጥልኝ ቃል ኪዳን ነኝ ከቤት ቤት ምን ልርዳው?
ሲስተሙን ስራ ነው መሰለኝ ዊዞ
የመች ነው
ጋ የመች ነው መች ነው ያደረጉት?
አሁን እያደረገን እንዲ ያለ ነው ባሌ ለማ ነው የሚለው
እሺ ባላንሱን ቼክ አድርገውታል
አለ በራሳ እኮ ምን ውስጥ ነው ያለው? ዊዝድሮዌብል ባላንስ ውስጥ ነው ወይስ ኖት ዊዝድሮዌብል ባላንስ ውስጥ ነው ያለው?
እንዴት እሺ balance ኡን የሚያይበት አለ አይደለ?
አ እሱን screenshot አድርገው ቴሌግራም ላይ ላኩልን።
እንትኑ ላይ ገብተን ፊቱ ላይ ገብተን አ Best Bet ላይ ገብተህ balance ን የምታይበት አለ አይደለ?
በምንድን ነው የሚታየው? በ deposit እና withdraw አለ የሚታየው no balance ግን check የምታደርግበት አለ total amount total balance ያለበት
አ balance የራስህ check የምታደርግበት ማለት ነው።
አ እሱን screenshot አድርገህ ላክልን ቴሌግራም ላይ።
አይ እሺ እሺ የቴሌግራም ስልካችን አሉታ።
አ እሺ በቃ ይላኩልን። እሺ በስ እሺ መልካም ቀን።